ሄሎ ሄሎ፣ ጤና መቅደስ አቤት
ጅብጅብ ምን አልከኝ?
ጅብጅብ ነው የምደውልልዎት።
እሺ
okay፣ ላሉት አንድ ዓመታት ከኛ ጋር አብረው ስለነበሩና እ አገልግሎታችንን እየተጠቀሙ ስለነበር ለማመስገንና
እ ሀሳብ ካሉት ደግሞ በሰጡ ነበር link ልኬልዎት
ሊንክ አ በቴሌግራም ሊንክ ልላክልዎትና እ
ቴሌግራም ካለ በቴሌግራም group ላይ እንዲሰጥበት እሺ
በዚህ ቁጥር ቴሌግራም ልታል አዎ አለኝ። በአርባ አራት ቤቱ ነው ቴሌግራሙ ወይስ ሌላ
አይ በሌላ ቁጥር ነው።
ላቁት ነው?
አዎ
እሺ ልሎታለሁ። መልካም ቀን።
እሺ